ሰላም ጤና ይስጥልኝ ሄሎ
አቤት ሰላም ነው።
እግዚአብሔር ይመስገን።
አንዴ ይልኝ ረሚሊ ብዬ እሺ እሺ cashier code ዋን ይንገሩኝ።
cashier code አስራ ሶስት እሺ
ዘጠና አራት እሺ አርባ ሀምሳ ዘጠኝ
አርባ ሀምሳ ዘጠኝ እሺ አንዴ ጠብቁኝ። ሀምሳ ብር ቦነስ ለቆሎታል። እሺ አሁን አንድ lost አለው።
እሺ አንድ ደግሞ ነበረች እንደዚህ ይለቀቃል ወይስ ልንገርሽ? ሁለት ንገሩኝ፣ ነበር ነው የሚቆረጠው።
ንገሩኝ፣ ንገሩኝ።
እሺ እሺ አንዴ ጸልይ።
እሺ
እሺ
እሺ
አስራ ሶስት
እሺ ዘጠና አራት እሺ
አርባ ስድስት ዘጠና አምስት አርባ ስድስት ዘጠና አምስት ይሄኛው lost ነው። ወደ አምስት ጨዋታ ምናምን ወድቋል።
no no እስኪ አንድ ብቻ ነው የወደቀ።
አይደለም አስራ ሶስት ዘጠና አራት አርባ ስድስት ዘጠና አምስት አይደለም
አስራ ሶስት ዘጠና አራት እስኪ አስራ ሶስት የመጀመሪያው ዘጠና አራት
እሺ ቆይ አስራ ሶስት ዘጠና አራት አይደለም እሱ አይደለም እሺ
አስራ ሶስት ዘጠና አራት አርባ ስድስት ዘጠና አምስት
አ- ይቅርታ አንዴ ድገሙልኝ፣ አንዴ ድገሙልኝ፣ ይቅርታ።
አስራ ሶስት ዘጠና አራት እሺ አርባ ስድስት ዘጠና አምስት አርባ አንድ ስድስት ጨዋታ ዘጠና አምስት አንድ ጨዋታ ብቻ ነው የወደቀ ሄላስ ቬሮና የሚል
አይደለም አራት አምስት ጨዋታ ነው የወደቀ። ምናልባት cashier code ኡን ተሳስቶ ከሆነ ድጋሚ ንገሩኝ።
ይኸውልሽ አስራ ሶስት ዘጠና አራት አስራ ሶስት ዘጠና አራት
አርባ ስድስት ዘጠና አምስት አርባ ስድስት ዘጠና አምስት አርባ ስድስት ዘጠና አምስት አዎ።
ልክ ነው፣ ራሱ ነው። እንደ- አሁን check ማድረግ ይችላሉ። አምስት ጨዋታ ነው የወደቀው።
እሺ አርባ ስምንት አድርገሽ ትሞክሪ ምናልባት ቁጥሯ ከሆነች እንጂ አንድ ጨዋታ ነው የወደቀ አስራ ሶስት ዘጠና አራት አርባ ስምንት አድርጌ ነው።
አርባ ስምንት ዘጠና አምስት አድርገሽ ሞክሪ እስኪ እሺ አዎ ይሄኛው አንድ- አ- አንድ lost ነው። ሀምሳ ብር ቦነስ ለቋል። አሁን እሺ
እሺ እሺ thank you እሺ፣ እናመሰግናለን። መልካም ቀን።